በቀንና በሌሊት አንተ ፈልጋለሁ ልቤ አንተን አለ ደግሜ ደግሜ ኢየሱስ እልሃለሁ ልቤ አንተን አለ ኢየሱስ ልቤ አንተ ነህ፣ አጠገቤ ሆነህ ትናፍቀኛለህ። ውድ ኢየሱስ ልቤ አንተ ነህ፣ አጠገቤ ሆነህ ትናፍቀኛለህ። እፎይ ልልብህ ውስጤ ያለውን ሁሉ ተንፍሼ በፊት ደስታ ሰላምን ከልብስ ይልቅ ለብሼ ልቤ ከናፍቆት አንተን ከማለት አይቆጠብም። ካንተ ጋር መሆን ቢናፈቅ እንጂ አይጠገብም። ካንተ ጋር መሆን ቢናፈቅ እንጂ አይጠገብም። ኢየሱስ ልቤ አንተ ነህ፣ አጠገቤ ሆነህ ትናፍቀኛለህ። ውድ ኢየሱስ ልቤ አንተ ነህ፣ አጠገቤ ሆነህ ትናፍቀኛለህ። ነና ነና የሕይወቴ ትርጉም ኢየሱስ ነና ነና የሕይወቴ ጣዕም ኢየሱስ ነና ነና የሕይወቴ ትርጉም ኢየሱስ ነና ነና የሕይወቴ ጣዕም ኢየሱስ ከገሃነም ጥርስ ባንተ መዳኔ በስቶ ሳያንሰን በተከበበ መሃል ከተማ ሰላም ስትሆነ እረፍቴ እኮ ነህ ቅጥሬ እንዳይናድ ባለም ሁካታ አብዝቼ እላለሁ አብረኸኝ ሆነ ናፈከኝ ጌታ እረፍቴ እኮ ነህ ቅጥሬ እንዳይናድ ባለም ሁካታ አብዝቼ እላለሁ አብረኸኝ ሆነ ናፈከኝ ጌታ ነና ነና የሕይወቴ ትርጉም ኢየሱስ ነና ነና የሕይወቴ ጣዕም ኢየሱስ ነና ነና የሕይወቴ ትርጉም ኢየሱስ ነና ነና ጌታና የሕይወቴ ጣዕም ኢየሱስ መሄድ መሄድ መሄድ ወደ አንተ መገኛ ለነፍሴ ነውና ርሃቧ ቀና አልልም ሌሊት አልልም አብዝቼ እፈልግሃለው የሕይወቴ ትርጉም የመኖሪያ ዓላማ አንተ ጋር ነው ያለው። ኦ አንተን ጌታ እፈልግሃለው። ኦ አንተን ጌታ እፈልግሃለው ኢየሱስ ልቤ አንተ አለ አጠገቤ ሆነ ትናፍቀኛለ ውድ ኢየሱስ ልቤ አንተ አለ አጠገቤ ሆነ ትናፍቀኛለ ኢየሱስ ልቤ አንተ አለ አጠገቤ ሆነ ትናፍቀኛለ ውድ ኢየሱስ